ይስጥልኝ አሪባባ።
ሀሎ
ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
ስዊፍት በል እንዴ
ስዊፍት እ
እስኪ ቁጥር ልስጥህ፣ ዜሮ ዘጠኝ ስልሳ ሰባት
እ ቁጥር ልስጥህና እስኪ ደውለህ ጠይቋት። ዜሮ ዘጠኝ ስልሳ ሰባት ዜሮ ዘጠኝ ስልሳ ሰባት አርባ አራት
ስልሳ ሰባት አርባ አራት ሰባ ሰባ
ስልሳ ሰባት አርባ አራት ሰባ ሰባ
እ ማነው ስሟ?
ማሪ ባባ ብለው ዝም ብላ ያናግሯት።
እሺ እሺ